hello አቤት ከዋሽንግተን ነው መልሼ የደወልኩት። እሺ head and neck ብለው ነበረ። ሁለቱም አዎ።
አንድ ላይ አምስት ሺህ ብር ነው።
አምስት ሺህ ብር without ነው without contrast አምስት ሺህ ብር አዎ አዎ ይዛችሁ ነው አዎ፣ አምስት ሺህ ብር
አምስት ሺህ ብር አምስት ሺህ ብር አዎ። ከመንግስት ነው ከግል ሆስፒታል ነው የሚደውሉት?
አረ የግል ነው እኛ ከበረሃ መተን ነው በግላችን ነው ብትቀንሱልን ደስ ይለናል
አይ የመንግስት ማ- ማዘዣዎት የመንግስት ሆስፒታል ነው የጥቁር ወይ?
አንበሳ ነው አዎ አዎ የጥቁር አንበሳ አዎ።
ነው እንደዛ ከሆነ አሁን ለምሳሌ በ- በራስዎት ቀጥታ መምጣት ከቻሉ አስተያየት ያደርጉልዎታል።
እሺ ምን ያህል ነው አስተያየቱ እሱን እ፣ ሲ- ሲመጡ ነው የሚያናገሯቸው።
ወጪ ካወጣን በኋላ የትራንስፖርቱ ምን አውቃለሁ እናትዬ አቅም ስለሌለን እኮ ነው እየጠየቅን ያለ ነው እኮ ካለበለዚያ አምቡላንስ የነጻ አገልግሎት እንሰጣለን ልሎት ነው መጥተው ይወስዶታል። አይ በራሳችን እንመጣለን ካሉ ደግሞ እስቲ እ።
መልሼ ወይም ጠይቄ ልንገሮት።
እሺ አጣሩና ነገሩንና